Spa reception ዳልት speaking ሰላም ሰላማሽ እናት እግዚአብሔር ይመስገን።
እንትን ሞሮኮ ፈልጌ ነበር ለነገ
ለነገ ስንት ሰዓት ላይ?
እ፣ ስንት ሰዓት ነው free ሰዓት ያለው?
ስድስት ሰዓት ላይ
እ፣ ከሰዓት አለ
ነገ ስድስት ሰዓት ላይ እ፣ ስም ሞልበት
እ፣ ሌላ ከሰዓት አለ
እ፣ ከሰዓት እ፣ ስንት ሰዓት ፈልገው ነው?
እ፣ እኔ እንጃ ስንት ሰዓት ነው? free ነው couple ነው ለሁለት ለ couple ነው couple ሞሮኮ ማለት ነው።
couple ሞሮኮ እሺ እኮ ር- በፈለጉት አለ ከስድስት በኋላ
እ፣ okay እሺ እ፣ ስድስት ላይ አድርጊልኝ እሺ ስድስት ሰዓት ላይ ላድርግ ነው።
አዎ እሺ ስም አለበት
አዜብ ተፈራ አዚብ አዜብ ተፈራ
አቢብ።
አዜብ አዜብ ተፈራ እሺ አዚብ ስልክ አዎ።
ቁጥር ልውሰድ።
እሺ ዜሮ ዘጠኝ እም፣ አስራ አራት አስራ አራት ሰላሳ አንድ ሰላሳ አንድ
እ፣ አስራ አራት ሀምሳ ሶስት አስራ አራት ሀምሳ ሶስት አዎ
አስራ አራት ሰላሳ አንድ አስራ አራት ሀምሳ ሶስት አረ- አስራ አራት ሰላሳ ሶስት አስራ አራት ሀምሳ ሶስት
ሰላሳ አስራ አራት ሰላሳ ሶስት እሺ አ- አስራ አራት- አስራ አራት ሰላሳ ሶስት አስራ አራት ሀምሳ ሶስት አዎ እሺ ተይዞሎታል።
እሺ እ፣ ስንት ነው ዋጋው?
ዋጋው ከሁለት ሺህ ሰባ ጀምሮ እስከ ሁለ- ሶስት ሺህ ስድስት መቶ ሰማንያ ድረስ አለ።
ምንድን ነው difference ኡ?
የሚጠቀሙት treatment ይለያያል።
okay treatment ሳይኖረው normal ስንት ነው የሚሆነው?
normal ሁለት ሺህ ሰባ ነው።
ሁለት ሺህ ሰባ ብር አዎ ለሁለቱም ማለት ነው የ couple ኡ ማለት ነው አይደለም፣ ለአንድ ሰው ነው ሁለት ሺህ ሰባ ብር።
አንድ ሰው okay እሺ እሺ እሺ ይዞ- ይዤዋለሁ። መልካም ቀን።
እሺ እሺ